ናብ ተናብና ተናብና ቴሌ ነካለ
ያጣራ ሲል ነው check ላድርገው ያጣራ ሲል ነበር ስላለ ሄሎ
ሄሎ ስልኩን ደግመሽ ንገሪኝ።
ሄሎ፣ አሚና ሄሎ ሰው ሄሎ ሄሎ ሄሎ
ሄሎ ኃይሌ customer base
እ ከስተመር ቤዝ አንድ ሺህ ብር። ስድስት ስድስት አቃ ስድስት እሺ ትመጣለህ እኮ ተብያለሁ። ሄሎ